ጤና ይስጥልኝ። ቤት ቤቴ ነው የምለብደው።
የእናንተን አገልግሎት ለማግኘት እንዴት መጀመር አለብኝ?
okay፣ አዲስ መመዝገብ ፈልገህ ነው?
አዎ።
እሺ፣ Chrome ላይ ትሄድና ቤት ቤት dot bet ብለህ search ታደርጋለህ።
okay፣ then ብር እንዴት ነው ማስገባት ብችለው ወደዛ ወደ account ኡ?
ቴሌግራም አለ።
ቴሌግራም አለኛው።
እሺ፣ እዛ ላይ hi በለኝና ቪዲዮ ልክልሃለሁ።
okay፣ ቤ- እና በዚህ ቁጥር ነው hi ብለሽ?
አይደለም ዜሮ ዘጠኝ ዜሮ ሶስት
ቆይ አንዴ ጠብቂኝማ።
እሺ
ዜሮ ዘጠኝ ዜሮ ሶስት አርባ አራት
አርባ
አርባ አራት ሰላሳ ሰባት አርባ ሰባት
ሰባት hi በለኝ ቪዲዮ ልክልሃለሁ። እሺ
እሺ